ሰላም እንዴት ነሽ?
ሰላም እንዴት ነው?
አለሁ። እንትን ነበረ ወደ ቴሌ ብር ከእንትን ላይ ልኬ እሺ
ከዛን ትንሽ እንትን ጠብቀው።
ካለ እሺ በኋላ ይገባላል። deposit ነው አይደለ?
አቆየ፣ ግን በአምስት የተደረገ ነው።
ልክ ነው። ቴሌግራም ላይ ላክልን እሺ message ኡን።
እ፣ እንትን ያደረገልኝ ልክ ስልክ send ስለው ማለት ነው እሺ እቺ scan የምትደረገው አይነት አለች አይደለ?
አዎ አዎ እስካን እንትኗ ላከልኝና እሺ ከዛ በኋላ እንትን ማድረግ አልጀመረም። ከዛ ፕሮሰስ እንደሆነ ነው የሚያሳየው። አሁን ልክ ላክልን ቴሌግራም ላይ።
ዌቲንግ ምኑ ልላክልሽ?
ቴሌግራም ላይ ሜሴጁን ሜሴጁ ያስፈልገናል ወንድሜ። ለዛ ነው ከሌለህ የመጣውን ምናልባት ጥሪ- ከጠፋብህን በሲቪን ያደረከው በቴሌብር
ይኸውልሽ አሁን ምን ሆነ መሰለሽ de- deposit ለማድረግ በአምስት ነው ምናምን ነበረ በፈረንጅ ማለት ነው።
አዎ እ፣ deposit አለ ከዛ እንትን አለ አይደለ እ፣ ወደ ቴሌ ብር እንትን ለማድረግ እሺ ልክ እሱ ላይ እንትን ስል ስልከው የ barcode ነገር እቺ scan የምትደረገዋን አይነት እንትን አለና አንድ ሺ አምስት መቶ ብሎ ከዛ በኋላ ግን ቆመ። እስካሁን የእንትን እያረኩት ነበር።
screenshot እስካሁን አድርገህ ቴሌግራም ላይ ትልክልናለህ?
screenshot ያረኩትን ላክልሽ አዎ አዎ ያስፈልጋል።
በዚሁ ቁጥር አይ አይደለም ዜሮ ዘጠኝ በቴሌግራሙ እዛ ላይ የሚመጣው ቴሌግራም ማለት ነው። አረ አዎ አዎ እሺ